你浪费。ሄላም ሌላ ሰላም ጤና ይስጥልኝ።
እንትን ብር አድርጋ ብሎኝ ነበር።
ምን ዲፖዚት ነው?
አ ቅድም ደውዬ ነበረ ወደ እንትን ላይ ቴሌግራም ላይ ላክ ብላችሁ ልኬ እስካሁን ምንም አልገባም።
እሺ አሁን እንትን እንልላለን። እሺ እናይላለን።
እሺ አለ እንትን ልመድብ ነበረ።
አዎ እንልክላለን። ትንሽ support system ኣችን ተበላሽቶብን ይቅርታ። እሺ እሺ እሺ።
እሺ